ጤና ይስጥልኝ አባ።
ሰላም ነሽ?
እግዚአብሔር ይመስገን አባት።
ሁለት ሺህ አስራ ስምንቱ የ RAV4 ስንት ነው ባይዘው እናት?
ሁለት ሺ አስራ ስምንት RAV4 ስድስት ሚሊዮን ብር
okay፣ ባ- በ cash ስንት ነው? ባንክ maximum ስንት ነው ብታነሳችሁ የምትችሉት?
አ፣ በአካል ይምጡና ለን- እንትን እንደራደራለን። ድርድር ይኖረዋል አባት።
አይ፣ መኪናዬን ሸጬ እ፣ እስከ ዋን ፖይንት ኤት ጄል ያለ እና ዋን ፖይንት ኤት እንትን ብያቸው የቀረውን በባንክ ማመቻቸት ትችላላችሁ? ወይስ፣ እ፣
አንድ ነጥብ ስምንት ነው የሚሉኝ።
አንድ ነጥብ ስምንት ለእጃችሁ ሰጥቼ የቀረውን በባንክ ማመቻቸት ትችላላችሁ ወይም አትችሉም የሚለው
እስቲ ቁጥር ልስጥና እስቲ ከአሁ ዜሮ ዘጠኝ አርባ አራት
ዜሮ ሰባ አራት ዜሮ ዘጠኝ አርባ አራት እሺ
ዜሮ ዜሮ ሰማ
ዜሮ ሰባ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ አ
ስድስት ሚሊዮን ነው ያልሽው?
ምናምን ስድስት ሚሊዮን ነው ያልሽው ዋጋው?
አ
እሺ አመሰግናለሁ።
እሺ